Building Stream District. ሄሎ
ሄሎ ጤና ስሊም ዲስትሪክት ነው የምንረዳው።
ሶስት መቶ ብር ወደ ጨዋታው ልኬ ነበረ ከቴሌብር
እሺ አልገባልህም?
እና ዲፖዚት ላይ ያሳያል።
ዲፖዚት ላይ ማለት እ የአካውንት እዛ ውስጥ ውስጥ- ቤት ውስጥ አካውንት ውስጥ ያሳያል። አሁን ግን ጨዋታው ስገባ ደግሞ ዜሮ ዜሮ ነው የሚያሳየው።
እሺ በሳንቲም ፔ ነው በቻፓ deposit ያደረገው?
ቻፓ እሺ message ገብቶላል አይደል ከቴሌብር?
አዎ መስ- አዎ ገብቷል። አዎ።
እሱን message ከቴሌብር ስልክ ቁጥር ጋር አድርገህ ቴሌግራም account ኣችን ላይ ላክልኝ። ቴሌግራም account ኣችን አለ አይደል?
አ- አ- አለ አለ አለ እሱ፣ አዎ።
በቃ እሱን message ኡን ከቴሌብር ስልክ ቁጥር አድርገህ ቴሌግራም account ኣችን ላይ ላክልኝ። እሺ
አዎ፣ አዎ።
እሺ መልካም ቀን።